በየቦታው ግን ሁለት ምርጫዎች አሉ። በትክክል ያዳምጡኝና እሱን ምርጫዎን ያሳውቁኝ። በመጀመሪያ ደረጃ አንድ መነሻ ይባላል። በወር እስከ ስምንት ሺህ ብር ድረስ ይሰራል። አሁን ታገኛለህ።
ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከድር አጋር ነበር የምደውለው።
ከየት ከድር አጋር ነበር የምደውለው። ድር ገበያ
ከድር አንዳር።
ከድር አጋር ነበር የምደውለው። አባ ጊዜ
እሺ ምን ልታዘዝ?
አጋር ለመሆን ተመዝግበው ነበረ።
እሺ
SMS ልከንሎት ነበረ። ቪዲዮ link አይተውታል።
ATM
SMS link ልከንሎት ነበር። ቪዲዮ link ቪዲዮን አይተውታል።
አላየሁትም።
በቃ እሺ፣ በዚህ ስልክ ልክሎታለሁ። ስልሳ ሁለት ሀምሳ አንድ ላይ
ስልሳ ሁለት ሀምሳ አንድ አዎ በምን account ነበር?
እሺ
እሺ።